ጤና ይስጥልኝ ቤተሰቤት ዲቦራ ነኝ። እባክዎ ምን ልርዳዎ?
cashier code ያዥ
እሺ
አስር ቆይ አንዴ ጠብቀኝ። ይቅርታ
አስር እሺ አስር
አርባ ሶስት አርባ ሶስት ሰባ ሁለት እህ
ዜሮ ዜሮ
እሺ አርባ ብር ቦነስ አለው። እሺ
እሺ ያዥ ምን አሁንም ሌላ አለ?
አስር ንገረኝ።
አዎ አስር ሌላ ገና አለ አስር እሺ አስር እሺ
ሀያ ሀያ
ዘጠና አራት እህ
ሀያ ሶስት
እሺ ይሄም አርባ ብር ቦነስ አለው።
እሺ አሁንም ያዥ እሺ ዘጠና ዘጠና ዘጠኝ እህ
ዘጠና ስምንት አዎ
ሰባ ሁለት እሺ
ሰባት
ዘጠና ዘጠኝ
ዘጠና ስምንት ዘጠና ዘጠኝ ዘጠና ስምንት
ሰባ ሁለት እሺ
ሰባት
ይሄም አርባ ብር ቦነስ አለው።
እሺ አመሰግናለሁ።
እሺ እኔም አመሰግናለሁ። መልካም ቀን።
እሺ።